ተመችቶ ታላበዱኝ የኔ ነገር መቼ ገባችው? ያጣሁትን ማናወቅልኝ ጉዳቴንስ ማን ተረድቶታል? ፍቅር ፍቅር ይላል ገላዬ ብቸኝነት ታስጠልቶታል። በልቼ ጠጥቼ ኖርኩኝ ሊባል ነው ወይ? አለመፋቀሬ ውርደት አይደለም ሆይ ፍቅር የለሽ ኑሮ ኑሮ ከተባለ ኤብዲ ከእንስሳ በምኑ ተሻለ? ጠጥቼ ኖርኩኝ ሊባል ነው ወይ? አለመፋቀሬ ውርደት አይደለም ሆይ ፍቅር የለሽ ኑሮ ኑሮ ከተባለ ኤብዲ ከእንስሳ በምኑ ተሻለ? ባዶ ቤቴ ሙሉ መስሎ የሚታያችሁ ፍቅርና ደስታን እንዳጣ አፍ በኖረው በነገራችሁ ያለ ፍቅር ያለ ፍቅረኛ ለብቻዬ የኖርኩበት ተመችቶ ታላበሉኝ የኔ ኑሮ መከራ አለበት። በልቼ ጠጥቼ ኖርኩኝ ሊባል ነው ወይ? አለመፋቀሬ ውርደት አይደለም ሆይ ፍቅር የለሽ ኑሮ ኑሮ ከተባለ ኤብዲ ከእንስሳ በምኑ ተሻለ? ጠጥቼ ኖርኩኝ ሊባል ነው ወይ? አለመፋቀሬ ውርደት አይደለም ሆይ ፍቅር የለሽ ኑሮ ኑሮ ከተባለ ኤብዲ ከእንስሳ በምኑ ተሻለ?